የእናቱ ጽፋት ተነሽ ሁለት ወጣ ሶስት ግበሩ አራት ተጋብኡ ተታይ ሁለት ግብር ሶስት ሳህን አራት ቅውማን ሰያፍ ሶስት ያርየት አራት ማትየዋ አምስት ዘያሃው መንጦላዕተ ወርቅ ላይ ተነሽ ስድስት ኢየሩሳሌም ተጣይ ስድስት በቤተ መቅደስ ወዳቂ ስድስት ለሰባሮምያ በአጭር ማንደርደሪያ ሲሆን ተነሽ ሶስት ሰረቀ በስጋ አራት ከመቆመነዋ ተጣይ አራት ቅውማን በአውዱ ሁለት ወዳቂ ሲቀበለው ቅውማን አራ ሰያፍ አራት ማርቆስ በቤቱ አምስት ቤተ ሉቃስ ሀራ ወዳቂ ሶስት ጳውሊ ወኬፋ አጭር ማንደርደሪያ በግዕዝ ጉባኤ ቃና ሲሆን ተነሽ ሁለት ቦአገሮ ተጣይ ሁለት ወልአዱ ሁለት ወዳቂ ሲቀበለው ወልድነዋ ተጣይ ሶስት ቅዱስ በኩሉ ሁለት ወዳቂ ሲቀበለው ካህን ኬፋ ሰያፍ ሶስት የጥሮስ ቀዋሚ ወዳቂ አንድ ኢለኬፋ ሁለት ዛቲ ሀገሩ ሰወረ በልብሱ ላይ ተነሽ ሶስት ነገደ ወሆረ አራት ተለአለናሁ ተጣይ አራት ለድንግል ይቤላ ወዳቂ ሲቀበለው ለድንግል እሙ ሰያፍ አራት ጳውሎስ ዋለ አምስት አማኑኤል ስሙ ወዳቂ ሶስት አሀቲ ድንግል ወዳቂ ሲቀበለው አሀቲ አሀቲ። ሶስተኛው ቤት እንደ መጀመሪያው ቤት ነው። ማንሻውን ጽፋ ስላሴ በድንግል መርአተ አብ ላይ ተነሽ ሁለት